ጤና ይስጥልን። ቤስት ቤት ረዴት ነው የሚለርዳው
እንትን አዲስ ኤጀንት ለማስከፈት እንትን ብለን አቤት።
አዲስ ኤጀንት ለማስከፈት ውል ተቀብለን ነበር።
እሺ፣ የት ስሟን አካባቢ ጥቀስ።
ነው?
ወላይታ ቦዲቲ ከተማ
ማን ልበል ስምን?
አላዛር ቢቃ ነው።
hello፣ ወይ በቃ በዚህ ስልክ ቴሌግራም ላይ እናዋራለን። እሺ አላዛር፣ እ- እኔም ከዛ እኔ desk ልክልህ
አሀ ከዛ ነው እ፣ አንዴ ጠብቀኝ፣ check እያረኩልህ ነው።
እሺ።
እሺ hello አላዛር አቤት አቤት።
በቃ አሁን እንትን እ፣ ቴሌግራም ላይ እያዋረንን ነው። እሺ እሺ እሺ እሺ እሺ